ጤና ይስጥልኝ መሰረት ነኝ። መሰረት ነኝ። ምን ልታዘዝህ?
Hello Hello መሰረት ነኝ። ምን ልታዘዝ?
ወይ መሰረት order number ሰባ ሶስት አስራ ዘጠኝ ሰባ ሶስት አስራ ዘጠኝ ምን ሆነብህ?
ከለቡ ሙዚቃ ሰፈር እሺ፣ ጀርመን አደባባይ የተባበሩት ነው የሚለው ኪሎ ሜትሩን check አድርግ።
እሺ፣ እሺ ይላለሁ። እሺ፣ Thank you.
እሺ፣ እሺ